Hello? ሄሎ ሰላም ጤና ይስጥልኝ ቴሌብር አለን ምን ልርዳዎት ምን አሉ ሄሎ hello ይሰማል ምን ልርዳዎት
የስልክ ባጀት ነው ብር ይወስዳል።
የቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶች አላቸው።
እሺ
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ለመጫወት የሚል አለ። ሰባት ቁጥር ላይ ቋንቋ ይምረጡ አማርኛና እንግሊዝኛ አለ። አሁን ባልኩት መሰረት game እ ለማቋረጥ
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ስድስት ቁጥር ላይ ለማቋረጥ የሚል አለ።
ስድስት ቁጥር አ- አ- አላማ
ስድስት ቁጥር ከሌለ ተቋርጧል ወንድም።
ታውቀዋል።
ስድስት ቁጥር ካል- ካልመጣችልዎት ተቋ- ተቋርጧል።
አመሰግናለሁ።
እሺ